ሄሎ ጤና ይስጥልኝ። ሄሎ አብሮ ይስጥልን።
ኮሜዲ የኮሜዲ አይነቶቹ ዛሬ ስንት ሰዓት ነው ድሬዳዋ?
ምን አሉኝ?
ስንት ሰዓት ፕሮግራም stand-up comedy
እሺ ድሬዳዋ ነው?
ኮሜዲ ነው እ ቦታ ያዝ ይችላሉ። አሁን ተመዝግበው ቲኬትን ከጠዋት ጨርሰዋል።
አ፣ በባንክ ከፍያለሁ አሁን ክፍያ ከፍለዋል?
እ?
ተመዝግበው ነበር?
አዎ።
የሶፋ አጠገብ ያለ እሺ በ- በ website ኡ ነው የተመዘገቡት ወይስ እኛ ጋር ደውለው ነው?
ኦንላይንም ለመመዝገብ ይችላሉ። ቦታ ማዘዝ ይችላሉ። ኦንላይን
አ፣ ተመዝግቤ ነበረ። ኦለ- ቦታ ሊያስካስኩም ተመዝግቤ ነበር።
ቲኬት መቁረጥ ይችላሉ። አዎ።
እሺ ስሙትም ቀደም አለባቸው ብሎ ይሄዱ የሚጀምረው ፕሮግራሞች አንድ ሰዓት ነው።
ማን አሉኝ?
በቃ ዶክተር ጌታቸው
ደስታ
ጌታቸው ደስታ ጌታቸው ነው ወይስ ጌታቸው?
ዶክተር ዶክተር
ድምፆት ይቆራረጣል። ይቅርታ። ሄሎ
አይሰማም እንዴ?
እሺ አሁን ይሰማል። ምን አሉኝ?
ዶክተር ጌታቸው
እሺ እ፣ ሶስት ሰው ስንት ሰው ነው ቦታ ያስያዙት?
አሊያስ ቦታ ሊያስዝ ነው። አሁን ትኬት already ስለቆረጥ የአንድ ሰው ቢያይ እሺ ትኬት ቆር እሺ ትኬት ቆርጠው ነው አስራ አንድ ሰዓት መጥተው መታደም ይችላሉ። አስራ አንድ ሰዓት ነው የሚጀምረው። ቀደም ብሎ መጥቶ መግባት ይችላሉ።